የለም
hello፣ አቤት ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው?
እግዚአብሔር ይመስገን ደህና።
እ፣ ከዶክ ናህ real estate ነበር የምደውለው።
እሺ እናት እ፣ ፍላጎቱ ካለሽ እ፣ የተወሰነ መረጃ ልሰጥሽ ነበር ምን
እ፣ ስለ real estate ኣችን ስለ real estate ኣችን
አ አይ እስኪ እሺ፣ ንገረኝ እማዬ።
እሺ እ፣ ያው real estate ኣችን site ኣችን እ፣ መገናኛ ነው እሺ እና እ፣ ቤ- እኛ የምንሸጠው ቤቶች ከሶስት ነጥብ ዘጠኝ ሚሊዮን ብር ጀምሮ ቤቶችን እንሸጣለን ማለት ነው።
እሺ ከባለ አንድ መኝታ እስከ ባለ ሶስት መኝታ ክፍል ድረስ ማለት ነው።
እሺ እናት እ፣ ያው ህንጻችን ወደ ላይ እስከ ሀያ ሶስተኛ ፎቅ ድረስ ነው።
አ እ፣ ካሬዎቻችን ያው ከባለ አንድ መኝታ ክፍል ከአርባ ሁለት እስከ ሀምሳ ሁለት ካሬ ድረስ አለን።
እሺ እ፣ ባለ ሶስት እና ባለ ሁለት ደግሞ ከሰባ ካሬ እስከ መቶ ሀያ ስምንት ካሬ ድረስ አለን ማለት ነው።
አሀ እሺ ዋጋቸውስ እ፣ ዋጋችን ያው የትኛውን ነው የሚፈልግ?
ባለ አንድ ቢሆን እ?
ባለ አንድ ቢሆን ምን ያህል ይሆናል?
ባለ አንዱ ትንሹ የሚባለው ሶስት ነጥብ ዘጠኝ ሚሊዮን ብር ጀምሮ አለ አሀ
እና ቅድመ ክፍያ ሀያ percent ነው። ቀሪ አ።
ደግሞ በሁለት አመት ተኩል ጊዜ ውስጥ ነው ማለት ነው።
ለሁለት አመት ተኩል ጊዜ ውስጥ ባለው ተኩል?
ጊዜ ውስጥ ይፈታሉ። አ okay okay እሺ እደውልልሻለሁ።
እሺ ስልኩን እሺ፣ ጠርታ አመሰግናለሁ። እሺ እናቴ፣ እሺ መሰለኝ።
ሰላም ዋይ። ቻው።
እሺ